ሄሎ ሄሎ ሰላም አቤት።
ጤና ይስጥልን።
ሰላም ጤና ይስጥልኝ ሮቤ ታዱ
እ ሮቤ ታዱ ኖት?
ሮቢት ሄዶ ማን ምን ነበር ሮቤ ቴዱ ከዊ ፕላስ ድርጅት ነው የደወልኩት።
ዊፕላስ አዎ እኛ application ላይ ተመዝግበው okay አየ አየ ና ና እሺ በ- ነበር- ተመዝግበው ነበር።
ያ።
በአሽከርካሪነት ነው ወይስ በተጠቃሚ- ኧረ አይደለም normal ዝም ብዬ ተመዝግቤ ነው በተጠቃሚነት ነው?
አ okay አሁን እርስዎ ተመዝግበው ያሉት ዊፕላስ solution provider የሚለው ላይ ነው። ፕሮቫይደር ኦኬ።
ደግሞ አሽከርካሪዎች ወይም አገልግሎት ሰጪዎች አየ።
የሚመዘገቡበት ነው።
አየ።
ለእርስዎ ደግሞ እርስዎ ተጠቃሚ ስለሆኑ ዊፕላስ solution user የሚል አለ።
user okay እሺ።
user ን አውርደው ይጠቀሙ። አገልግሎቶቻችንን referral code ም አሸናፊ የሚያደርጉት እሱ ላይ ያገኙታል፣ የራስዎን ማለት ነው።
እሺ ስለዚህ እሱን ደግሞ ለሰዎች share በማድረግ እድሎን ይሞክሩ።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
መልካም